ነው። በቃ ኧረ ገና ነው እየተፈረመ ነው። ገና ነው እየዞራችሁ ነው። ፈርም አልፈረምክም? ና ትፈርማለህ።
hello ይኸው እዛ ጋር ነው ሪች ጋር ነው ሂድ።
hello።
ሰላም አዱኛ፣ ወይ እስቲ ንገረኝ። cashier ነው ማልክህ ማልክኝ እኮ ቴሌግራም ላይ okay ንሙ- ስሙን ላክ ልጅቷ ንገረኝ፣ ንገረኝ አሁን።
እሺ እንትና ነች ሰላማዊ
ሰላማዊታ አ በቃ ጠብቀኝ እሺ። ቅሬታ አስደርጌ እልክልሃለሁ።
እሺ እሺ።
እሺ እሺ
ሁሉም ወዲያ